ኢደብሊው ኤስ ሚራክል የተሰጠኝ አስራ ሁለት ሰዓት ነው።
ምን አሎ
Hello፣ አሎ።
ሰላም ጤና ይስጥልኝ። አሰልጣኝ ጤና ይስጥልኝ።
አብሮ ይስጥልን።
ማን ልበል?
የ summer camp የ summer camp ፕሮግራም ለልጆች የሚል አይተው ፌስቡክ ላይ ተመዝግበው ነበረ።
የምን የተ- የተመልካች
የ summer camp የክረምት ትምህርት ስልጠና ለልጆች የሚል የ programming ስልጠና፣ እሺ እሺ እሺ።
የኮምፒውተር ስልጠና
የኮምፒውተር ስልጠና ነታቸው ዳዊት የእኔ ሜክሲኮ አካባቢ ግን ያየሁትኝ እኮ የእንትን ነበረ የጊታር ትምህርት ነበረ ያየሁት። አሎ ሰርተህን ሚዚክ አለን ፒያኖ ወይ አቤት አቶ ዳዊት
የጊታር ምልክት ነበረ ያየሁት።
ሄሎ
ቆይ እኔ ደውልሽ መልሼ።
ሄሎ እንዴት ነህ? እሺ ደውልልሻለሁ ስራ ላይ ስለሆንኩ ይቅርታ።
ሄሎ እንዴት ነህ ወንድሜ?